ካሸሁት የነበር ትናንት እና እስካሁን አልገባልኝም።
ከትራንዛክሽን ሂስትሪ ላይ ያሉትን ስክሪንሻት አድርገው የላኩ በቴሌግራም ልክ ያለው እንደዛ መሆኑ አሁን ጠብቅ ነው የሚሉኝ መቼ ነው የላኩት?
ቅድም።
ስለዚህ መልስ ስናገኝ እዛው ቴሌግራም ላይ እናሳውቆታለን።
እሺ ደግሞ እንትኑንም አያሳየኝም ያለኝን ብር ምናምን አያሳየኝም። ቴሌግራም ላይ እንትን ባን አድርጎታል። በከባድ እሱን- እሱንስ ልከዋል
እ?
ልከዋል። እሱንም screenshot አድርገው
እሱን አላኩ።
እሱንም ይላኩ እናስተላልፍሎታለን አንድ ላይ። እሺ